online at my radio.
Huh? Hello.
Uh, do- hello, ጠና ብላይ
ሰላም ነሽ?
ሰላም አክስማዊት ራዲዮ ነው።
አ?
አክስማዊት ራዲዮ ደዊልኩም ነው ያልኩም።
የ- የ- ስም ማን ነሽ? አ?
አክስማዊት ራዲዮ ታክሲ ፈልጋችሁ ነው?
ምን አልከኝ?
አክስማዊት ራይድ ነው።
አ?
አክስማዊት ራይድ ነው።
ምን አልከኝ? እ?